ሰላም ጤና ይስጥልን። ኔክሰን Tutorial
አቤት።
ኔክሰን Tutorial ነው።
አዎ፣ አዎ።
እሺ ሀዊ እባላለሁኝ ከሀዊ Plus Technology Solution ነው የምደውለው።
ሀዊ አዎ
እሺ፣ ከሀዊ Plus Technology Solution ነው የምደውለው።
እሺ።
ድርጅታችን ሀዊ Plus Technology Solution አዲስ መተግበሪያን በመያዝ ወደ ገበያ መጥቷል።
መልሲ በዚህ መተግበሪያ ላይ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን እዚህ የምንሰጣቸው አገልግሎቶች ላይ ደግሞ የ tutorial አገልግሎት አንዱ ነው።
Okay።
እርሶም ይሄንን application በም- በመጠቀም እ፣ ስለሚሰጡት አገልግሎትና ስላሉት የ tutor ፕሮግራሞች እንዲሁም ደግሞ ከነሰዓታቸው post በማድረግ ለብዙ ሰዎች ተደራሽ መሆን ይችላሉ።
እሺ።
እ፣ application link እዚህ ስልክ ላይ መላክ እችላለሁ?
እ፣ ይቻላል በ text ለምትልኝ።
አዎ አዎ፣ application ኑን በ link ውስጥ ስትገቢ ታገኘዋለሽ። provider የሚለው ላይ ነው እናንተ የምትመዘገቡት። መላክ እችላለሁ።
ከይቅርታ ጋር ግን contact ኣችንን የት እንዳገኘሹ መጠየቅ እችላለሁ።
ምን አልሽኝ?
contact ኣችንን የት እንዳገኘሹ መጠየቅ እችላለሁ ወይ?
እሺ contact ኣችሁን እኛ ሀምሳ service ነው የምንሰጠው እዚህ application ላይ እና ከጸጉር ቤቶች፣ psychotherapy፣ TV repair፣ translator፣ home cleaning እና እኒ- tutorial ም አለበት እና tutorial service in አዲስ አበባ የሚለው search ላይ ነው የእናንተ ድርጅት ያገኘነው። እሺ እሺ እሺ መልካም ቀን።
ለእናንተ